አቦላ ጤና ይስጥልኝ ቅድስት ነኝ። አቤት ኧረ ቅድስት ተውን ተውን፣ ስልክ እኮ ምንድን ነው ምን በዚህ ደውሉ ተብሎ ተፖስቶላችኋል። እናንተ ራሱ ምን ሆናችሁ ነው?
ሀምሳ ስልክ አንድ አይሰራም ነው ሰማንያ አምስት የምትሉት? ሀምሳ አንድ ሰማንያ አምስት ሰማንያ አምስት አዎ ምግብ ቤት አልወጣልኝም ማለት
አሁንም አዎ
ቼክ አስተላለሁ። እሺም ቅድምም ነግሬያቸው ነበረ።
አሁንም ያው ነው።
አደርግልሃለሁ። እሺ
እሺ፣ check አደርግልሃለሁ። አስናቀ እሺ።
check አስደርግልሃለሁ። አስናቀ
ሊጠብቅሽ ልውጣ።
አይ በቃ ዝጋው።
ምንድን ነው እሱ ቤት እዛ ያለው?
እሺ